ስለ ቺፕ ባኮ ምልሮ
ጤና ስልን ሰላም አብሮ ይስጥልኝ።
እሺ ትናንትና ደውዬ ነበረ። የእንትን አላችሁ እንዴ ባግ የደሊቨሪ ባግ የሚሸጥ ካላችሁ ብዬ ነበር። እዚህ ክፍለ ሀገር የደሊቨሪ እንትን ልንጀምር አስበን እም፣ ከእኛ Delivery ፈልገው ነው bag።
ባግ?
አ
ኦኬ ባግ ፈልገው ነው ዴሊቨሪ ባግ?
አ የደሊቨሪ ባግ ፈልገን Hello
አ አይሰማ ይቅርታ፣ በጣም አይሸጥም፣ አይሸጥም፣ ይቅርታ፣ አ አይሸጥም አይሸጥም፣ አትሸጡም።
ይቅርታ።
okay okay እሺ አዎ sorry፣ መልካም ቀን።
እሺ እሺ ችግር የለውም።